ሄሎ
አይ ገለታው ወዬ ደህና ነህ?
እንዴት ነህ?
አለሁ፣ ሰላም አለሁ።
እዲ ቀለሙ ነው እንዴ? እ ቀለ አዎ፣ አንተ አማን ነው?
ቃላበ ቃላበ ወርቅብኝ እኮ
ምን ላድርግ በእናትህ አሞኝ እኮ በእናትህ የሆነ ስራ አልገባሁም እራሱ እኔ አሁን ቢመጡም እንደምመለስ እኔ እንጃ። በእናትህ እ እ
ቅርቢ እንደሆነ ጉለሌ አራት ኧረ በእናትህ አልበለኝ።
ሰው ሲጀመር እኮ ማለት ምን አለ መሰለ ቀለሙ የሆነ እዛ ጋር printerኡን እኮ አስጀምራለሁ እዛ ያለውን ፕሪንተር ማለት ነው
የት እንትን ላይ ነው ኦንላይን ማለት ቀለሙ ስለ ስለፈሰሰ ያ እነኛ በ black and white ስለጀመሩ ይቀጥሉ ብዬ እኮ ነው ይሄኛ እንዳይቆም ብዬ እኮ ለዛ ነው እንጂ የሰጠሁት እንጂ
አይደለም አሁን አለቀ ያኛውን እንትን አድርጌ ነበረ እ?
ይመጣሉ፣ እሰራዋለሁ ስላልከኝ ነው። እኔ ባይዜ አልሰጥም ነበር። ይሰራሉ፣ ይሰራዋለሁ ነገ ስል- ነገ ስላልከኝ ብቻ ነው።
እኮ አሁንም እኮ እመጣለን። አሁን የሆነች ጋር አጋጥሞኝ እኮ ነው። በእናትህ አልገባሁም። ገብዛቱ ልጁም አልገባም። ነገና ቅዳሜና እሑድ እንሰራለን።
አይ አንተ በቃላ ቃላ ለሰኞ ባይዞ እናደርሳለን። ባይ ለሰኞ እናደርሳለን። ባይዞ
እግዚአብሔር እኔ ዋላ አደ- እኔ በጣም በቃ ቆያለሁ የሆነ ማለት አዎ፣ ለሰኞና ለሰኞ እናደርሳለን።
አይ ቃላባይ ቃላባይ ናቸው ወደ
ምን እናድርግ? ብለህ አይቲ ባለሙያ እኮ እንደዚህ ነው። ምን እናድርግ?
እኔ ባይ መስጠት አልነበረብኝ።
ያንኛም እኮ ችግር ነው። በእናትህ ባይቆም እንደም ብላክ እንደባይ ሲጀምሩ እነኛ ኦልሞስት ያ ስለፈቀዳችሁ ፈቅዳችኋል ሁሉ
ኧረ አልፈቀ- አልፈቀድንም እኛ የትኛውን የሁሉም አልቀረም እኮ ዝም ብሎ ነው የሚሸካሸኩ እኮ። እኔ አሁን የጻፍኩት የጻፍኩላችሁ አይነት የጻፍኩላችሁ የጻፍኩላችሁ የለም አንድም ሰው ለማንም አልጻፍኩም እኔ
ቆይታል ከዚህም በፊት እኮ በአሁን ለምሳሌ በመብራት ምክንያት እኮ ነው የተቃ- ተቃጠለ።
አዎ ግን አልፈቀድላቸው። ዝም ብለው እነሱ እየሰሩ ነው እንጂ አ- ደብዳቤ አልጻፉም እኮ። ዝም ብለው ይመጣሉ፣ ያስገባሉ፣ ይሄዳሉ።
ኧረ እባክህ በእውነት
አራት
የለም እውነት ነው።
እኔ ወደው በቃ እመጣለን። ትናንት ሆኜ ነው እኮ እንትን ልሄድ ነበር።
እ?
ይኸውልህ የቡል የልደታ አምስት ስታነሳ ማለት ዘናት ልጅ እ፣ ምን ሆነ ደግሞ?
ሰርታለ እጅ ሊስቶን ላደርግላቸው ነው። በዛ ይሆን
አ፣ ቅድሚያ ግን እነዚህ ነ ስራ። እሺ እሺ እሺ እሺ እሺ።